መሰር ላይ ተሰረት ሄሎ መሰረት ሰላም ነው?
አለን እግዚአብሔር ይመስገን።
ተቃራኒ order ይዤ ነበር። አንዱን ተወጠልና
እሺ order ነበር ንገረኝ።
ሰባ ዘጠኝ አስራ ስድስት እና
ሰባ ዘጠኝ አስራ ስድስት እና
ሰባ ዘጠኝ አርባ ስምንት
ሰባ ዘጠኝ አርባ ስምንት የትኛው ነው የሚወጣልህ?
ሰባ ዘጠኝ አርባ ስምንት አንዴ ከትል ስምህ ማን ነው?
መንገሳ እሺ እሺ አንዴ እ ሳሙኤል ወይ ወይ ካምብሪጅ የሚሄደውን እየሰራው ነው።
አዎ አዎ
እሺ ይኸኛው ወደ አያት የሚሄደው ነው እንዲወጣልህ ፈለግከው?
አዎ አዎ እሺ አንዴ ጠብቀኝ መስመር ላይ እ ሳሙኤል
እሺ እየጠበኩሽ ነው።
ጠብቀኝ እሺ። ሳሙኤል
ወይ ወይ አንዴ ጠብቀኝ። አዎ እሺ እየት- እሺ እሺ እንትኑን አስወጥ የአእምሮኝን አስወጥቼልሃለሁ። እሺ ሳሙኤል እሺ፣ እንትን አድርጊልኝ ምን
እ pin ኡ check እንድታደርጊልኝ እ ሰባ ዘጠኝ ስልሳ የካምብሪጅ አንድ ሌላ ነው ሰባ ዘጠኝ ስልሳ አንድ ሰባ ዘጠኝ ስልሳ አንድ ነው ያልከኝ?
አዎ ፒኑ ቼክ አድርጊ እሺ እሺ እሺ ሳሙኤል
እሺ